ማነው ያለው አልልም አልጠይቅም። ማነው ያለው ብዬም አልጨነቅም። ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬ እኔ ሰው አልወቅስም። ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው። ለማን ብዬ ባዶነት ለሞላው ለማን ብዬ ለገለባው ክብሬ ለማን ብዬ ካበደው ጋር ልበች ለማን ብዬ ከጠፋው አብሬ ለማን ብዬ ልተጋብቼ ጨካኝ ልሁን መራራቴን ትቼ ለማን ብዬ ባልተረጋገጠ ለማን ብዬ መሬት ባረገጠ ለማን ብዬ በደለ በወሬ ለማን ብዬ በወለደ በሬ ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ማነው ያለው ካልኩኝ ብዙ ሰማለው ማነው ያለው ብልስ ማንን አምናለሁ ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ ራስን ክቡር ክብር ዝና ይራመዳል ሰው በሰው ጎዳና ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ይህ ተጀምሮ ሰው ለቁርስቱን እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ ላላዩት እውነት አሉ ላይ ረባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ቢዋል ሳታምን ግባ ማነው ያለው አልልም አልጠይቅም። ማነው ያለው ብዬም አልጨነቅም። ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬ እኔ ሰው አልወቅስም። ማነው ያለው ውስጤ ላያውቀው ማንም ማነው ያለው ስቆ ማለፍ መተው ነው የሚያኖርም የሰራም ደግ አባት ነው። ለማን ብዬ አለኝ አሉት በምድር ለማን ብዬ ፈጥኖ ለሚያሳፍር ለማን ብዬ ከዘመኔ ስፍር ለማን ብዬ ቅንጣት ለማልጨምር ለማን ብዬ ወዳጅ ላፍራ ብዬ የሰው ላድምቅ የኔን ቀን ገድዬ ለማን ብዬ ቃላት ከማይመርጠው ለማን ብዬ ለቀጥቃጣ አንደበት ለማን ብዬ ከማይጠቅም ምክር ለማን ብዬ እርግማን ካለበት ለማን ብዬ የኮከብ ድምቀቴን ለማን ብዬ ላጥፈው ማንነቴን ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለሁ? ማነው ያለው አውቀዋለሁ ባይ ብዙ በሞላበት ያደክማል ጓዝ መዘዙ። ራስን ክቡር ክብር ዝና ይራመዳል ሰው በሰው ጎዳና ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ይህ ተጀምሮ ሰው ለቁርሱ እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ ላላዩት እውነት አዱ ላይ ረባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ቢዋል ሳታምን ግባ ሲነግሩ ሁለው ሳትሰማ ግባ አሉ ተባለ ሳታም ግባ